Hello. Hello. Hello.
Hello?
ይልጋሽ
Hello።
Hello፣ ጤነኝቶ ይልጋሽ።
አዎ፣ እንዴት አደራችሁ? ደህና ናችሁ?
እግዚአብሔር ይመስገን። ምን ደርሰው?
እ፣ ስልኳ- ስልካችሁን ከቲክቶክ ላይ አግኝቼ ነበረ እና እሺ፣
እ፣ ስለ አንዳንድ በህግ ጥያቄ መጠየቅ ፈልጌ ነበረ።
እሺ፣ እሺ። ስሞትን ይንገሩ።
ምን አለ?
ስሞትም አልበል።
አቶ ሰለሞን ታ
እሺ፣ ከየት ነው?
ከክፍለ ሀገር ነው ከአረብ ነው።
እሺ፣ እሺ። ጉዳዩን ይቀጥሉ።
ጉዳይ ስለ ውርስን በተመለከተ ነበረና
እሺ፣
እ እሺ፣